ቅድስት ነኝ አቤት ቅድስት ተቃራኒ order ይዤ ነበር። ሰመረ ነኝ ሀምሳ አራት ሀያ እና ሀምሳ አስራ ሶስት
ሀምሳ አራት ሀያ
ሀምሳ አራት አስራ ሶስት እና
ሀምሳ አራት አስራ አስራ ሶስት ሶስት ሀያውን እየሰራሁት ነው።
እንዴ ጠብቀኝ ቆይ ላሳክል ሰመረ
ሁለተኛ ዙር ሀምሳ አራት አስራ ሶስቱ ነው የሚወጣው አዎ አንተ እኔ ጋር እዛ አታወራም። ምን አባት ትሰራለህ? ጨርስ ነገር ጨርስ ነገር ይሄ ነው እንጂ እና ሁለቱ አንድ ላይ መጣብኝ።
የላይኛው የላይኛው የበፊት ነው አሁን እኮ የበፊት ነው እሱ ታዲያ ቶሎ ግልብጥ ማድረግ ነው።
ደግሞ እየወጣ ነበር እንትን ያለው።
የማክሲዮ የት ነው የሚሄደው ሰመረ
እ፣ አዲስ አበባ ነው ግን location ኑ ወደ እንትን ነው የሚያሳይ ወደ አለም ሲኒማ ምናምን አካባቢ ወደ ጃፓን ማለት ነው።
አቤል ወደ ሀያ አራት እና ወደ አለም ሲኒማ order ይዟል የሀያ አራቱ ይውጣልኝ እያለ ነው አስራ አንድ ደቂቃው ነው ወደ አለም ሲኒማ ሰመረ ሄላ ወይ ሰመረ የሀያ አራቱ ወጥቶላል እሺ እሺ እሺ ቅድስት